ይስጥልኝ።
አብሮ ይስጥልኝ።
አቶ ረቢው አዎ፣
ከኢትዮ ችክን ነበር የደወልኩልህ።
እሺ።
ትናንትና በጫጩቶቹ ጥራት ዙሪያ ቅሬታ አቅርበህ ነበር አይደለ?
አዎ፣ እ የዶክተር ታምራት ሄራጎ ስልክ አለህ እንዴ?
እህ፣
ከዶክተር ታምራት ጋር አውርተሃል? ተነጋግረሃል? በሱ ዙሪያ ተነጋግሬያለሁ። የሞቱትንም ፎቶ ልኬያለሁ።
እሺ። ስለዚህ ከ- የሌላ የዶክተር ታምራት ሄራጎ እዛ አካባቢ ያለው ታምራት ዋቆ ነው አይደለ?
ዶክተር ታምራት ነው አባቱን አላወኩም።
አዎ አዎ፣ ሌላ የሌላ ዶክተር ስልክ ልስጥህና ከእሱ ጋር ትነጋገራለህ ያለውን ሁኔታ እ፣ ከስ- እዛ አካባቢ እሱ ካለው ተቀይሯል ተወካይ- እንዴ?
አልተቀየረም።
እ፣ ከእሱ በቂ ምላሽ ካላገኘ እ፣ የእሱ የበላይ ስልክ ልስጥህ እሺ ስጠን።
ዜሮ ዘጠኝ ያዛው
ዜሮ ዘጠኝ
እ፣
ዜሮ ዘጠኝ
እ፣ አንዴ ጠብቀኝ እስቲ እሺ። የክልሉ ነው
አዎ ዜሮ ዘጠኝ አስራ ስምንት አስራ ስምንት ዘጠና ዘጠኝ አስራ ሶስት ዘጠና ዘጠኝ አስራ ስምንት ሰላሳ ስድስት
ሰላሳ ስድስት የክልሉ ነው እ አዎ አዎ የክልሉ ዶክተር ነው።
አዎ አሳውቀው ለ- እዛ አካባቢ ካለው ዶክተር ጋርም እንደተነጋገርክ እ፣ ለእሱም እንዳሳወቅ እ፣ ንገረው። ጫጮቹ ያሉበትም ሁኔታ ቅሬታን በደንብ ለእሱም እ፣ አሳውቀው።
እ፣ አዎ መልካም እሺ እሺ